hello ጤና ነች ነች
ሰላም ነው።
ሰላም ነው አለሁ።
እንትን ነበረ ከቴሌ ብር ወደ እንትን transfer አድርጌ እንትን አልገባልኝ አለ።
ቴሌ ብር
ከቴሌ ብር ነበረ እንትን ያደረኩት።
እሺ እሺ አውራው አንድ ጊዜ እሺ transfer ላድርግ transfer ላድርግ አንድ ጊዜ ጠብቀኝ እሺ hello ጤና ይስጥልኝ ውሽ ደዋዛ ነው
deposit ላደርግ ብዬ እሺ
እንትን
ከምን ላይ deposit ታደርግ ነበረ
ከቴሌ ብር እሺ ከቴሌ ብር account ቆርጧል ብሩ
አይ አልቆረጠውም፣ ግን እንትን ነው የሚለው insert your ቴሌ ብር PIN ነው የሚለው፣ ግን ቦታ የለውም insert ማድረግ።
ተጫኗ እዛ ላይ ተጭ screen touch ነው ያለ
እህ እህ በ touch በ smart ስልክ ነው የምጠቀመው አይደለ
ኧረ በእንትን ነው transfer ላደርግ ነው ጠቅጠቅ ነው
transfer ነው ከቴሌ ብር ወደ ቀጥታ እኮ የ- የቴሌ ብር password ን ነው የምታስገባው እሱ ላይ እሺ እኮ ቦታ የለውም አስገባ ይለኛል፣ ግን ቦታ የለውም ማስገቢያ።
በስልክ ነው አይደለ እየተጠቀምክ ያለው አዎ አዎ አለው ተጫነው መስመር አግድም መስመሩ ላይ ስትጫነው ይመጣልሃል
ምን ላይ ስትጫን ከስር PIN code አስገባ ብሎ መስመር አለ dash ነገር አለው አይደለ
እም፣ እሱ ላይ ተጫነው አሁን ለምሳሌ ምን አለ ፔዩ ቴሌ ብር አለ።
እ እ?
ከዛ ስልኬን ስልኬን አስገባሁት።
አዎ ብር አስገብተህ ስልክ ቁጥርን አስገባ አይደለ አ፣ ከዛ ፔዩ ትመጣላለች ቴሌ ብር የሆነች message ነገር እ?
ትመጣላለች ምን ምን ነገር እሚ- የሚመጣልህ message አለ የ- የቴሌ ብር PIN code ን አስገባ የሚል message ይመጣልሃል ከዚህ expires with five seconds ነው ምናምን ነው የሚለው Please እኮ insert message your አልመጣልህም እ፣ አምስት እ?
ሰከ- አምስት ደቂቃዎች ቁጥር ድረስ message አልመጣልህም PIN code ን ቴሌ- አስገባ የሚል እሱ- እ፣ አልመጣልህም መጥቶልኛል እሱ እኮ እዛ ላይ ነው የምታስገባው
አ- እራሱ ላይ ራሱ ላይ አይመጣል ላይ አላ ብ- ብቅ የሚለው አለ አይደለ ልክ እንትን ስትለው አ፣ ይቆጥራል ሰከንዱ አምስት እንትን ብሎ አይ እሱ ጋር አይደለም አ፣ ይመጣል message አለ የ- የቴሌብር password ን message አስገባ ላይ ብሎ ይመጣል።
ይመጣልኛል ግን message ሙሉ ላይ ነው ነው የማስገባው
እዛው ላይ ነው የሚመጣል message ላይ ነው የምታስገባው PIN code ይመጣል እኮ message ቦታው እ እ ይመጣል message አለ አይደለ PIN code አስገባ ብሎ አ፣ እሱ ላይ ነው የምታስገባው
እኮ የሚለኝማ message ላይ ይመጣልኛል ግን እዚህ ላይ ሳስገባው እንትኑ ላይ ሰከንዱ እንትን ይልና please insert your ቴሌ ብር PIN ይልና ይጠፋል የተወሰነ ሰከንድ በኋላ
አልመጥ እኮ እንደዛ please enter your ቴሌብር የሚል ሲመጣ እኮ የሆነ message መምጣት አለበት። ኔትወርክ አሪፍ message መም- አይደለም አለ ያለበት እ? እ?
አካባቢ ያለበት እ?
አካባቢ ኔትወርክ አሪፍ አይደለም ማለት ነው።
አይ ኔትወርክ ላይ ይመጣልኛል እኮ ግን የት ላይ ነው ማስገባው ነው ቦታ የለው ማስገቢያ።
ይኸውልህ enter your message ብላ የምትቆጥር አምስት ደቂቃ ብላ ጀምራ የምትቆጥር አለች አይደለ?
አለች አዎ።
ከአምስት ደቂቃ እስከ ዜሮ እስክ እስክ- እንትን እስክ- እስክትደርስ ድረስ የሆነ የሚመጣ message አለ መሀል ላይ
አለ አዎ።
እሱ ላይ ነው የምታስገባው PIN code።
ግን እንትኑ እንትን ሲሙና እንትን የተለየ እንትን phone ላይ ነው ያለው ችግር አለው።
እም፣ እኔ እንጃ እሱ እንግዲህ የቴሌብር እንትን ነው የሚሆነው። ሌላ ስልክ ላይ ነው ያለው የቴሌብር SIM card ሌላ ስልክ ላይ ነው ያለው።
እ እንደዛ ከሆነማ ችግር አለ። እዛ ላይ ነው እዛ ላይ እዛ ያስገባበት ስልክ ላይ ነው የመጣው። እሺ የቴሌብር ነው ሲም እንዴ?
ካርድ የገባበት ስልክ ላይ ነው የመጣው ያኛው እ፣ message።
text የሚገባውና እየተጠቀምኩበት ያለው እንትኑ ይለያል phone ኡ።
አይ እዛኛው ላይ ነው የሚገባው ቴሌብር ያለ ሁለቱም የቴሌብሩ PIN እ፣ እንትን ሲም ሁለቱም አንድ ካርድ መሆን ያለበት አለበት።
አንድ ላይ መሆን አለበት። አዎ
okay፣ እሱ ነው ማለት ነው ችግሩ።
እንደዛ አድርገው እሱ ባመስጠቱ። እሺ መልካም ቀን።